Hello
አቤት ሰላም ጤና ይስጥልን ቴሌብር
አዎ ይስጥልኝ ቴሌብርን ትኬት ምናምን የሚገዛ ደርሶ ነበር
አዎ ቴሌብር game ነው game ኦችን ሲጫወቱ ሽልማቶች አሉት ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ game ኡን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ መጀመሪያ ሶስት ቁጥር ላይ ለመጫወት ትኬት የሚል message የሚገባልዎት ከሆነ በየቀኑ ትኬት የሚገባልዎት ከሆነ ባልዎት እርስዎ ሶስት ቁጥርን ይጫኑና ባልዎት ትኬት game ኦችን መጫወት እድልዎትን ይሞክሩ በድረ-ገጽም ገብተው መጠቀም ይችላሉ ስልክዎት smart ከሆነ ምንም አይደለም